Hello. Hello.
ሄሎ ሄሎ ዋሽንግተን ሆስፒታል ነው አይደል? ሄሎ ሄሎ ሄሎ
ሄሎ ሄሎ ሄሎ አይሰማም?
ይሰማል? አቤት።
ዋሽንግተን ሆስፒታል ነው አይደል?
አዎ፣ አዎ። ዋሽንግተን ነው ምን እንርዳዎት?
እ፣ አምቡላንስ ፈልገን ነበርና
እሺ፣ እሺ።
የእናንተ ታካሚ ናቸው። ደንበኛ ከየት ነው?
ላምበረት አካባቢ ነው።
CT scan ምናምን ነው ወይስ አይደለም?
እ ምን ወዴት ለመምጣት ነው? ወደኛ?
አ ወደ እናንተ እዚህ ቦሌ ያለው ማለት ነው።
እሺ። ስልካችሁ ይሄ ነው?
አይ ልንገርሽ አዎ።
ዜሮ ዘጠኝ ሰባ አምስት ሰባ አምስት ሀያ ስድስት ሀያ ስድስት ሀምሳ ሀምሳ አርባ ሰባት
እሺ።
ወርቄ ደግሞ የሚል አ ዜሮ ዘጠኝ ሰባ አምስት ሀያ ስድስት ሀምሳ አርባ ሰባት አዎ በቃ ይደውላሉ አሁን።
እሺ